Hello
ጤና ይስጥልኝ።
ጤና ይስጥልኝ።
ከአሪፍ ፊልም እንደውሎ ደንበኛችን አሁን ከምን?
ደውሎ ነበር።
ምን አልሽ?
ከአሪፍ ፊልም ከአሪፍ ፊልም አዎ ደውሎ አዎ፣ በቀደም በእንትን በ message ልኬላችሁ ነበር። እስካሁን ምንም አል- አላካችሁልኝ። የሆነ ፍራንክ ነበረኝ እና ልኬላችሁ ነበረ በእንትን በቴሌግራም በቴሌግራም screenshot ልከውልን ነው።
አዎ፣ screenshot ኡን ልኬ ነበረ። እስካሁን ድረስ ምንም አልገባም ጭራሽ።
በዚህ ስልክ ቁጥር የላኩልን ደመያችን አዎ፣ በዚህ ስልክ አዎ፣ አሁን በደወሉበት አዎ፣ አዎ።
ይሻል። መስመር ላይ ጠብቆ እንዲህ ይሏት።
እሺ፣ መስመር ላይ አዎ ይጠብቁ። ቴሌግራም ላይ ሌሏት።
እሺ።
ደመያችን መስመር ላይ ያሉት ደመያችን አቤት፣ ይሰማዎታል?
ምን አልሽ?
ይሰማዎታል?
አዎ፣ ይሰማኛል። አዎ።
አቶ ኤፍሬም ሙጋሳ ነው።
አዎ፣ አቶ ኤፍሬም ሙጋሳ አዎ።
ደንበኛችን screenshot ደርሶናል። እኛ እሺ።
በኩል አይተን ስንጨርስ በቴሌግራም እናሳውቆታለን።
እሺ፣ እሺ፣ አመሰግናለሁ።
እሺ ደንበኛችን ሌላ ምረዳውስ ነገር አለ?
የለም፣ የለም። እሺ፣ እሺ።
እሺ ደመያች ሰለሞን እናመሰግናለን። ስለዚህ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ ኋላ ያስቀምጡልን። መልካም ቀን ይሁንልዎት።
አሜን። እሺ፣ ማለት